ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎ? hello
hello
ሁሉ ስፖርት ነው። ምን ልርዳዎ?
ፍቅር ልኬል ቴሌግራም ላይ አየሽው?
ምን ነበረ? ምን ነበር ጥያቄዎት?
transaction ፈጽሜ እንትን ብሩ ግን አልገባም።
ማን ነው የሚለው ስሙት? ማን ነው የሚለው ስሙት?
ስም ነው
እህ የቴሌግራም ስሙት ማን ነው የሚለው?
የቴሌብር account ስሜ ነው ወይስ ሁሉ ስፖርት?
የቴሌግራም account ስሙት ማን ነው? hello hello
አንድ አንድ የለውም